hello hello ሰላም ጤና ይስጥልኝ hello ይሰማል ምን ልርዳዎት
አሁን ጥያቄና መልስ ማለት ነው።
እሺ
ስንት ጊዜ ስንመለስ ነው ሽልማት?
ጥያቄና መልሶቹን አስር ነው መመለስ ያለቦት የእድል ጨዋታ ላይ ነው ያለው ሽልማቶቹ እድሎትን ይሞክሩ የሚለውን በመጫን ሲጫወቱ ላፕቶፕ እና ስልክ እዛ ላይ ናቸው
እና ያለ ሴት ጥያቄና መልሶቹን ሲመልሱ ትኬት ነው የሚያገኙት ትኬት በብዛት ማለት ነው ስድስት ትኬት ተሸልሞታል
ስንት ስንት ቲኬት ካ- ካገኙ በኋላ ነው ሽልማት የምናገኘው?
አዎ በትኬቱ ሲጫወቱ ነው ያለ ትኬት የእድል ጨዋታን መጫወት ስለማይቻል ትኬት ደንበኛ ሲሆኑ ይሰጡታል ከቴሌ የሚገባሉት አለ
ቲኬት አዎ።
ያለ ቲኬት ሽልማት የለም ማለት ነው።
ያለ ትኬት መጫወት አይቻልማ coin እና ትኬት ነው ደንበኛ ይመዝገቡ ይሰጡታል ከተመዘገቡ ያገኛሉ ትኬት
ስንት ቲኬት ስንት ስንት ቲኬት ስናገኝ ነው ሽልማት የምናገኘው?
አይ በቲኬት በአንድም ይሁን ሁለትም ይሁን ሲጫወቱ ነው የሚያገኙት አዎ በቲኬትም በቲኬት ስንጫወት አሁን ማለት ነው ጥያቄና መልስ ነው የምንጫወተው ወይስ ሌላ ጫወታ አለ?
አ- እድ- እየተጫኑ የሚጫወቱት ጨዋታ አለ እድሎትን ይሞክሩ የሚል በመጫን ብቻ የሚጫወቱት አለ እሱም በቲኬት ነው
ነው አዎ
አሁን ማለት ነው እም።
ሁለት ቲኬት አለ።
አዎ በትኬቱ እድሎትን ይሞክሩ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ሶስት ቁጥር ላይ አለ እሺ መልካም እድል